አቧራ ገባ ጓደኛዬ።
ሰላም ነው እባክዎ ብንደርስ ኧረ እንትን ሀያ አራት ሰዓት ሞላውና ትናንት በአሪፍቴ ሁለት መቶ ብር አውጥቼ ነበርና
ደንበኛችን መስመሮት ይቆራረጣል። ምን አሉኝ?
ትናንትና በአሪፍቴ ሁለት መቶ ብር አውጥቼ ነበርና እሺ
ከዛ ቆርጦብኛል፣ ግን አልደረሰኝም። እስካሁን ሀያ አራት ሰዓት ሞላ።
እሺ፣ ከየት ወዴት ነው ትራንስፈር ያደረጉት?
ከቴክስ ወደ ቴሌ ብር ነው ቴክስ ቤት
ስንት አለ? ምን አሉኝ? ሲኤክስ ቤት
እ ኪዌክስ ነው
ቱ ቴክስ
ቱ ኤክስ ኦኬ፣ ቱ ኤክስ ቤት። ከዛ ወዴት ነው ያደረጉት? ወደ ቴሌብር ማን ልበል ስሞትን?
ዮናስ አለሙ
ደንበኛችን መስመሮት ይቆራረጣል። ማን አሉኝ?
ዮናስ አለሙ hello
ደንበኛችን መስመር ላይ ያሉ ይሰማታል።
አዎ ዮና ዮናስ አለሙ ዮናስ አለሙ እሺ፣ የሚጠቀሙበት ስልክ ይሄኛው ነው። አሁን ይደውሉበት ለቴሌብር እና ለ betting ኡ።
አዎ አዎ
ይሄንን ስልክ ነው የሚጠቀሙት ደንበኛችን።
አዎ እሺ፣ እየተቆራረጠ ስለሆነ ነው።
እሺ እሺ